ጤና ይስጥልኝ። ዋሽንግተን እና ማለት
ለው ሰላም ነው።
ሰላም ደህና
እንትን ኤምአርአይ ትናንት ተነስቼ ነበረ ውጤት ደርሶ ሲሆን
እ?
በቴሌግራም ላኩልኝ ብያቸው ነበረ ትናንት።
እዛ ያሉ ማ- ሰዎችን ስልክ ልስጥዎት። የኤምአራ ያሉ
እሺ ቴክስት ትልክልኝ ዜሮ ዘጠኝ ሰማንያ ስምንት
ብሎ ጻፍ ብትል ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ